ሄሎ
ሄሎ፣ ሰላም ጤና ይስጥልን።
አለን እግዚአብሔር ይመስገን።
አቶ ተመስገን ብርሃኑ አ ከ WePlus Solution ነው የምደውለው። ድርጅታችን ከ WePlus Solution ነው የምደውለው።
እሺ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው።
እሺ እናም ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
እሺ እሱ ምንድን ነው? ከእያንዳንዱ trip ላይ አስር ፐርሰንት የምንቆርጥ ሲሆን ከምንቆርጠው አስር ፐርሰንት ላይ ግን አራቱን ፐርሰንት መልሰን ለአሽከርካሪዎቻችን የምንቆጥብ ይሆናል ማለት ነው።
እሺ እ፣ ይህንን የሚያደርግንበት ደግሞ ዋነኛ ምክንያት አሁን ላይ አሻሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ያህል ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌሏቸው እኛ ደግሞ እነዚህን ክፍተቶች እንደ ድርጅት ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መተናል ማለት ነው።
እሺ እንዴት አዩት ይህን ሀሳብ?
ጥሩ ነው።
ቆንጆ ነው።
አሪፍ ነው።
እሺ እናመሰግናለን። እንግዲህ እርስዎም እ፣ ቆንጆ ሀሳብ ነው ካሉና ከእኛ ጋር መስራት ከፈለጉ WePlus Solution Provider የሚል application አለን።
እሺ Play Store ላይም App Store ላይም ይገኛል። እሱን download እሺ።
በማድረግ መመዝገብ ይችላሉ። እ፣ በተጨማሪም ደግሞ በቴሌግራምም ቁጥር ብልክሎት እና የሚያስፈልጉትን ነገሮች ብልክሎት እሱ እሺ።
ላይም መመዝገብ የሚችሉ ይሆናል ማለት ነው።
እሺ እንግዲህ ከአ- አንድ ማይል ከእኛ ጋር ያው saving ም investment ም ስለሆነ አብረውን ይስሩ ለማለት ነው።
ምንም ችግር የለም። እሺ እሺ እሺ፣ በጣም ነው የምናመሰግነው። እልካለሁ።
ኧረ ምንም አይደል ምንም አይደል። ላኪ መልካም። እሺ እሺ እሺ እሺ እሺ።